Vestwick.
Hello. Hello Hello
ይሰማል ይሰማል። ሰላም ነው።
አለን የሳንቲሞች ቁጥር ፈልጌ ነበረ ብሬ እስካሁን ድረስ አልገባልኝም እሺ ዘጠና ሶስት ስልሳ ሞክረሃል?
አልሞከርኩም እሺ ዘጠና ሶስት ስልሳ ወይም ደግሞ ሌላ ቁጥር ልንገርህ።
አርባ ሰባት አርባ ሰባት አስራ ስድስቱ ሞክሬ እምቢ ብሎኛል እ እ
ዜሮ ዘጠኝ ሰባ አርባ ሰባት አርባ ሰባት አስራ ስድስት ሞክሬ እምቢ ብሎኛል የእነሱ ነው ይሄ
OK እሺ ዘ- ዘጠና ሶስት ስልሳ የሚል አለ የእነሱ short code አቸው ነው። እስቲ በሱ ደውልላቸው።
እሺ ምንድን ነው ችግሩ አልገባበት ያለ እ እ አልገባ ያለው ምክንያት ምንድን ነው አዎ፣ ትንሽ system fail አድርጎ ነው pending ላይ ስለሆነ ነው እኛ እያሳወቅናቸው ነው። እሺ
አይደለም አዎ ስለዚህ ምንም የሆነ ነገር የለም አ?
አይ ወደ account አችሁ ይመለስላችኋል ወይ ይገባላችኋል።
አይደለ አዎ ደውልላቸው። ዘጠና ሶስት ስልሳ እሺ አስራ ስድስት መጨረሻው ነው እምቢ አለክ?
አዎ አዎ OK እሺ በዚህኛው ደውልላቸው።
እሺ፣ እሺ።
እሺ መልካም ቀን። እሺ።
እሺ።